አዎ ጤና ይስጥልኝ ቤት ቤት ሰላም ነው ሰላም እግዚአብሔር ይመስገን እንዴት ነህ?
ሰላም ነው። ትናንትና ማታ አንድ ሺህ በሺህ ቁጥር ሎድ አድርግኝ እስካሁን አልገባም።
ዊድሮ
አ እኔ አካውንት ብሩ የለም እ ምን ላድርግ? ይህ ብር ደግሞ ተደግሞ የለም።
እሺ የቤት ቤት ቁጥር አሁን የደወልክበት ቁጥር ነው?
አ
እሺ ጠብቀኝ አንዴ። ስንት ብር ነው?
አንድ ሺህ
በዘጠኝ ነው በዜሮ ዘጠኙ ቤት ነው
በዜሮ ዘጠኝ በዜሮ ዘጠኙ አ
እሺ processing ላይ ነው አ processing ላይ ነው
ነው processing ላይ ነው እና እ እ ብዙ transaction ስላለን የቆየው ለሳንቲም ቢዎች inform አደርግልሃለሁ። እሺ ይገባል።
መቼ ይገባል?
እ አሳውቅልሃለሁ እኔ ትንሽ ቆይቶ ይገባል።
አበበ በእናትህ